hello
hello
Hello
Hello ጤና ይስጥልህ
አብሮሽ አይደለ
ተደውሎ ነበር
ሳፊ አዎ ልክ ኖት
ከመቀሌ ነበር የደወልኩት
Hello
ከመቀሌ ነበር የምደውለው ከመቀሌ ነበር የምደውለው እሺ እሺ ምን ልርዳዎት
አይ ያየኋቸው እንትኖች ነበሩና ባጃጆች ዋጋቸውን ማወቅ ይቻላል ዋጋቸውን ማወቅ ይቻላል ወይ
እሺ መቀሌና አዲግራት አለን agent አለን
ኤጀ- በ agent ነው የምትሰሩት እሺ አዎ የኛው እንትኖች ናቸው branch ኦች ናቸው
okay ስልክ ቁጥራቸው እና ይኖራል አዎ ስልክ ቁጥራቸውን ልክልንና እንትን እሺ።
ትላለክ ታወራቸዋለክ ስለ ዋጋው ስም ማን ልበል
አቤት
አ-
ምን አልሽኝ እሺ ስም ማን ልበል
ስሜ
አዎ
ከአይዲ
ማን ከአይዲ አልተሰማም ከአይዲ
እሺ የትኛውን የፈለግከው ሶስት ሰው የሚይዘውን ወይስ ስድስት ሰው
አለ ንግድ ነው እያየኋቸው ነው እና አንድ ሶስት ፍሬ አዎ።
ነበር የምፈልገው ለማስታወቂያ ያህል
አዎ እሺ እ፣ ስለዚህ ሁሉም መረጃ ደርሰዋል ግባ ማለት ነው ግባ ግባ አስገባልኝ እነዛ ስለ ዋጋው በአንድ ብቻ ነው ጊዜ።
እሺ ማወቅ አቤት የፈለግከው አዎ አዎ ስለዋ እሺ በቃ የመቀሌን የትኛው ይሻላል የአዲግራት ወይስ የመቀሌ ነው የትኛው ይቀርባል የመቀሌ መቀሌ ነው ያለው
እሺ በቃ በዚህኛው ስልክ ቁጥር text ቴሌግራም አድርጊልኝ ትጠቀማለህ ስልካቸውን እነሱማ በአካል አየዋለሁ ሂጅ እሺ እሺ ቴሌግራም ትጠቀማለህ በዚህ ስልክ አይ ቴሌግራም ነው ልክልክ
እሺ
ሄሎ እሺ እሺ እየሰማሁሽ ነው በቴሌግራም ነው ምልክልክ ትጠቀምበታለህ ወይ በዚህ ስልክ አዎ አዎ አዎ እሺ እናንተ እልክልሃለሁ አስገቡት እንጂ እሱን። እሺ እሺ